ጤናስጥልን ማሊባባ hello፣ ጤናስጥልን ሰላም ነው?
እግዚአብሔር ይመስገን አባት
ሊፋን አለ እንዴ?
ምናምን ሊፋን አለ?
ሊፋን አዎ አምስት ሀያ ሁለት ሺህ ስምንት እና አስራ ሁለት አለን አስራ ሁለት ስንት ነው የሚባለው?
አንድ ሚሊዮን አንድ መቶ ሀምሳ ሺህ ብር ነው ድርድር ይኖረናል ባንክ ይመቻችለታል ባንክ ስንት አለ?
ባንክ ባንክ- ባንክ ግማሽ እ?
ሶስት መቶ ይወጣል
ባንክ ስንት ነው? ስምንት ስንት ነው የሚባለው?
ምናምን ስምንት
ይቅርባት ምንድን ነው ያለኝ ስምንት ሁለት ስምንት ውስጥ ስንት ነው የሚባለው?
ሁለት ሺህ ስምንቱ አንድ ሚሊዮን ብር እሱ አራት መቶ ሺህ ባንክ ይወጣለታል
ጃክ የለም አ- አባይ
አዎ አባይ ጃክ የለንም የት ነው ቅርንጫፍ?
መስቀል ፍላወር
ስምንት ነው ጋር መስቀል ፍላወር ናዝራ ሆቴል አካባቢ እንገኛለን። ሲመጡ ይደውሉልን። ሁለት ቦታ branch አለ፣ መስቀል ፍላወር እና ፓስተር።
እሺ።
እሺ አባ።
Gracias.